på. ጤና ይስጥልኝ።
እንደው እንዴት ዋልሽ?
እግዚአብሔር ይመስገን። ምን ልርዳዎት?
ጠዋት ወደ አፍሮ ቤት አት አራት መቶ ሰማንያ ብር ፊንድ እናደርገልኛለና
ተቆርጦቦት ግን እስክ- እስካሁን እ?
ፔንዲንግ እያሉት ነው። ተቆርጦቦት ግን ፔንዲንግ እያለ ነው።
አዎ
ስደብያንስ ደውሎ አስመዝግቦ ነበር።
አላስዘገብኩም። የመጀመሪያ ነው።
ስሙትን ማን ይበል?
ታምራት ታምራት ማን?
ታምራት መልሳ።
በዚህ ስልክ ቁጥር ነው የሚጠቀሙት።
አዎ ይኸኛውን ነው። አዎ።
ከየት ወዴት ነበር ያስተላለፉት? ደሞዝ ከፊል ብር ወደ አፍሮ ቤት
ዛሬ ነው አይደለ?
ዛሬ ጠዋት ላይ አዎ።
እሺ፣ ስንት ብር ነው አራ- የነበረው?
አራት መቶ ሰማንያ አራት መቶ ሰማንያ ብር።
አዎ።
እሺ፣ ይሄ ብር ላይ እ፣ pen- እንትን እንዳስተላለፉ የምታሳይ መልእክት አለች አይደል? የሚላክሉት አዎ።
እሷን screenshot አድርገው በምነግሮት ስልክ ቁጥር ይላኩልን። ቴሌግራም ላይ በምን- በዚሁ ስልክ አይ ስልክ ቁጥር ልንገሮት ደመያችን እሺ እስክሪብቶ አስመሽ ገሪግ እሺ ስልክ ያዙ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት ዜሮ አንድ ዜ- ዘጠና ሁለት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ ስልክን ቁጥር ስሙትንና ስልክን ቁጥሮትን አንድ ላይ አድርገው በቴሌግራም ይላክልን። በእኛ በኩል አይተን ስንጨርስ ደውለን እናሳውቆታለን።
እሺ እሺ ሌላ ምረዳው ነገር አለ?
አይ ይኸው በቃ አመሰግናለሁ ስለደወሉልን እናመሰግናለን። አገልግሎት ላይ ለተነሳ ቦስ ከሚከተለው ድምጽ ባላ አስቀምጡልኝ። መልካም ቀን